ኝጓዝ ሴድ በባዝ ባለባሱ በጎዳናው ሽሙ እንደ ነፋሱ መገን ወሎ ዙሪያ ዋጀብ ደቡ መርሃባ ነው መቡ
አጥራው ሞቆ ቡኑ ቀርሞ አርቲ ጫጭሳው አደስናሽ ትቲ ገሩ መጀን ገሩ መጀን ገሩ መጀን ወሎ ወሳኝን ኩሎ አየሁኝ ለክብርሽ ስጋቸው ሲነጠፍ መልክሽን ለማየት መልከኛው ሲሰለፍ ሰው ውበትን መርጦ እንደ አዲስ ሲፈጠር የምታውቂው ሁሉ አንቺ መስሎ ነበር ዘመዴዬ አቤት አረማመድ ዘመዴዋ አቤት እግረጠጠ ዘመዴዬ እንኳን አንቺ ማግኘት ዘመዴዋ መመኘት ያዋጣ አድራ ባልቀመጥ አደቡን ባላውቅም አጃይ ሳይወጣ ድዋይን አለቅም ነገን የምወድሽ አላቅሽ የቀና ይፈስልሽ ጀመር ልቤ እንደ ቦርከና ለማንመይ ደጋጎቹ መጀመር በጡሃሩ ደጇ ተርቦሻል በሏ ቁርሻ አይጠፋም ከጇን የጦሳና ቀበ ወጥቶ እንደዋለ ያየሽ ልመን ይሆን ክብር ከሚለው ያየሽ ልመን ይሆን ክብር ከሚለው ክብር ከሚለው ሞቆ ቡኑ ቀርሞ አርቲ ጫጭሳው አደስናሽ ትቲ ገሩ መጀን ገሩ መጀን ገሩ መጀን ወሎ ቆንጆ ሳኝን ኩሎ ያው ይዘልቃል እንጂ ሰው ባልተጀነበት መንደፍሮ ይሄዳል ጥላሽ ባረፈበት የቀረብሽው ለምለም የያዝሽው በረካ ታዲያ ለምን ቆይ ባንቺ የተመካ ዘመድዬ ቀልብያ የነሳ ዘመዴዋ ጥርስሽ ላላብሽ ዘመድዬ በፍቅረ ታመመ ዘመዴዋ በጡፍታ በሽሽ አይቱ እንደ በሰቦ ያዘርጉ እንደ መልቀቅ አለሽ አንድ ነገር ነፍስ የሚያስታርቅ የወደደሽ ልቤ እንደምን ይረጋል? ለመሸናፈል እንኳን ብርታት ያስፈልጋል ወይ ለማንመየ ደጋጎቹ መጀመር በጡሃሩ ደጇ ተርቦሻል በሏ ቁርሻ አይጠፋም ከጇን የጦሳና ቀበለት ወጥቶ እንደዋለ ያየሽ ልመን ይሆን ክብር ከሚለው ያየሽ ልመን ይሆን ክብር ከሚለው ክብር ከሚለው